ጤና ይስጥልኝ ማሊባባ።
አብሮ ይስጥልን። ማሊባባ ቢ ሀምሳ ስምንቱ ኮምፓክቱ ሁለት ስድስቱ ሪል አዎ፣ ሁለት ስድስት ስምንት ስንት ነው ነው?
ያወራው?
በካሽ በካሽ ለመግዛት ነበር በካሽ አስራ ሰባት ከሀምሳ መጨረሻው ነው።
እ፣ ፍተሻ ይገባና ከዛ በኋላ እነጋገራለን።
አ፣ በዛ ፍተሻ የሚገባበት ነው።
አዎ ኦኬ የት ነው የሚታየው? ማሊባባ የት ነው ያለው? ናዝራ ሆቴል ምኑ ጋር ነው? መጥቼ አዎ፣ ላይ ባካ።
መስቀል ፍላወር ጋር እ፣ ከናዝራ ሆቴል ፊት ለፊት እ፣ ወደ አይሻ መስጊድ የምታስገባ መንገድ አለች።
አኒሳ መስጊድ አይሻ መስጊድ
አ፣ አ።
አይሻ መስጊድ ጋር ብለህ ና
ና- ናዝ- ናዝራ ሆቴል ፊት ለፊት ና- ናዝራ ሆቴል ጋር ሆነ ደውልኝ። ከዛ በኋላ ቅርብ ነው።
በናዝራ በስተቀኝ በስተግራ ነው የምንገባው።
ፊት ለፊት በናዝራ ፊት ለፊት ፊት ለፊት እሺ።
አዎ፣ ናዝራ ፊት ለፊት ናዝራ እዛ እደውላለሁ እሺ፣ እዛ ስደርስ እሺ ነበር እሺ።